hello
ጤና ይስጥልኝ ማሪባባ።
ሰላም ነው እናንተ?
ነን።
እንትን የትጋትና የእንትን ብድር የሚያበድሩት የእነሱ ስልክ ምን?
ትጋት ብድርና ቁጠባ ትጋት ነው ያሉት።
ትጋት ትጋት ትጋት
አዎ ጎሮ ጋር ያሉት እኮ ትጋት micro finance አዎ ይጠብቁኝ። እሺ።
እና በዛውም የእንትንም
መስመር መስመር ላይ ነህ?
አዎ
እሺ የያዙ ዜሮ ዘጠኝ እሺ
ዜሮ ዘጠኝ ሰማንያ አምስት እ
ዘጠና ስድስት እሺ
ዘጠና ሁለት አስራ አንድ
ዘጠና ሁለት አስራ አንድ እሺ ሌላ አላቸው
ዜሮ ዘጠኝ ሰማንያ አምስት
እሺ
ዘጠና ስምንት
ዘጠና ስምንት እ ሰባ ስድስት አስራ ዘጠኝ እሺ የአሚጎስ እ ትሰጪኛለሽ የአሚጎስ ይጠብቁኝ። አሚጎ ሰማንያ አምስት አስራ አንድ ላይ ደውሉላቸው።
ሰማንያ አምስት አስራ አንድ እሺ አዎ
yeah፣ thank
እሺ መልስ